Hello ሰላም ጤና ይስጥልኝ።
Hello ጤና ይስጥልኝ። ቅድም ደውዬ ተመዝገቢ ብለሽኝ ነበር። ይቅርታ
እሺ
እና ዘጠነኛው ላይ አላልፍ አለኝ አስገቢ ይላል እና እኔ ደግሞ cooker በሚለው ነበረ የተመዘገብኩት አላሳልፍ አለኝ።
እሺ እሺ ስሞት ማን ልበል?
መሰረት መዝገቡ
እሺ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ሀያ አስራ አንድ አስራ አንድ ሃምሳ ሰባ አራት
ሀያ አስራ አንድ ሀምሳ ሰባ አራት ነው።
አዎ አዎ እሺ የት አካባቢ ነው አድራሻዎት?
ሳንሱሲ አስኮ ሳንሱሲ ማለት ነው።
እሺ በምን ሙያ ነው የተመረቁት?
እኔ እንኳን ልብስ ስፌት ከእናንተ እንትን ካሉት ጋር አይገናኝም። ልብስ ስፌት ነው ግን እዛ ላይ ያለውን መርጬ ኩከር የሚለውን እንትን ብዬ ነበር።
እሺ ምን ያክል የስራ ልምድ አለዎት?
በሌላ በሌላ ነው እንጂ በዚህ በምግብ እንትኑ የለኝም።
እሺ በምግብ ሙያም ከሆነ?
አይ የለኝም።
እሺ እሺ እናመሰግናለን። እንደውላለን።
እሺ አመሰግናለሁ።
እሺ